በአንድዬ ቸርነት ያው ሁሉ አለፈና በቤተ መቅደሱ ቆምን ለምስጋና ለካሱ ሁሉም ያልፋል በእድሜ በዘመኑ ተስፋ እንዳትቆርጡ በእግዚአብሔር እመኑ ለካሱ ሁሉም ያልፋል በእድሜ በዘመኑ ተስፋ እንዳትቆርጡ በእግዚአብሔር እመኑ። አንድዬ ቸርነት ያሙላ አለፈና በቤተ መቅደሱ ቆምን ለምስጋና ለካሱ ሁሉም ያልፋል በእድሜ በዘመኑ ተስፋ እንዳትቆርጡ በእግዚአብሔር እመኑ ለካሱ ሁሉም ያልፋል በእድሜ በዘመኑ ተስፋ እንዳትቆርጡ በእግዚአብሔር እመኑ እያየነው ሄደ እንደ ፈሳሽ ውሃ ሁሉን ተምረናል በቃዴስ በረሃ ሲርበን ሲጠማን ስንጠግብ ስንረካ ጭንቁ ተወግዶ ደስታችን ሲተካ አንድዬ ቸርነት ያሙላ አለፈና በቤተ መቅደሱ ቆምን ለምስጋና ለካሱ ሁሉም ያልፋል በእድሜ በዘመኑ ተስፋ እንዳትቆርጡ በእግዚአብሔር እመኑ ለካሱ ሁሉም ያልፋል በእድሜ በዘመኑ ተስፋ እንዳትቆርጡ በእግዚአብሔር እመኑ ሁሌ ስለሚበልጥ የእግዚአብሔር ዓላማ እንበረታ ነበር ቃሉን ስንሰማ ብንጎዳም እንኳ ተስፋ ያደረግነው በምሕረቱ ብዛት ያን ዘመን አለፍነው በአንድዬ ቸርነት ያሙላ አለፈና በቤተ መቅደሱ ቆምን ለምስጋና ለካሱ ሁሉም ያልፋል በእድሜ በዘመኑ ተስፋ እንዳትቆርጡ በእግዚአብሔር እመኑ ለካሱ ሁሉም ያልፋል በእድሜ በዘመኑ ተስፋ እንዳትቆርጡ በእግዚአብሔር እመኑ እንባችሁን እርጩ ወደ ሰማይ መቅደስ ስለ ጭንቀታችሁ እንዲሰጣችሁ መልስ በእምነት የተረጨው የነ ራሔል እንባ ጠላትን አሳድሯል ከነጻነት አንባ አንድዬ ቸርነት ያሙላ አለፈና በቤተ መቅደሱ ቆምን ለምስጋና ለካሱ ሁሉም ያልፋል በእድሜ በዘመኑ ተስፋ እንዳትቆርጡ በእግዚአብሔር እመኑ ለካሱ ሁሉም ያልፋል በእድሜ በዘመኑ ተስፋ እንዳትቆርጡ በእግዚአብሔር እመኑ በጭካኔው ዘመን ከሳት ተጥለናል ከአንበሳ ጋራ በእምነት ታግለናል ዛሬ አዲስ ሆኗል ሁሉም ተለውጦ ከጠላት አሰራር አምላካችን በልጦ በአንድዬ ቸርነት ያሁሉ አለፈና በቤተ መቅደሱ ቆምን ለምስጋና ለካስ ሁሉም ያልፋል በእድሜ በዘመኑ ተስፋ እንዳትቆርጡ በእግዚአብሔር